የሀገር መውጫ ምናምን ጤና ይስጥልን። hello ቪዛ ለምነኝ ባኩት። ምን አይነት የጉዞ መረጃ ልስጥዎት?
ፓስፖርት ለማውጣት እሺ ደንበኛችን ኦንላይን ላይ እንትን ማለት ይችላሉ፣ ፕሮግራም ማስያዝ ይችላሉ፣ ወይም ቀነ ቀጠሮ ማስያዝ ይችላሉ። እሱን website ኡን ልስጥዎትና እዛ ላይ ቀነ ቀጠሮውን ያስይዙ።
እሺ፣ አመሰግናለሁ።
እሺ ይጽፋሉ። Ethiopian passport
Ethiopian passport service
service
dot GOV
GOV አዎ dot GOV
እሺ
dot እሺ።
ET
እሺ፣ አመሰግናለሁ።
እሺ ደንበኛችን ሄሎ ቪዛ ስለደወልን እናመሰግናለን። መልካም ምሽት።